Hello ጤና ይስጥልን ችብችብ።
አቤት ሰላም ዋላችሁ።
ሰላም
ትላንትና ደውላችሁ ነበር። ከትላንት ወዲያ በተላከ እቃ ላይ ያን ሎሚ አልመጣም ነበር። ዛሬ እንልካለን ብላችሁ ነበር።
Okay ሎሚ ቀርቶሎት ቀርቶ ነው አዎ
ግዛው አደለ? በግዛው ላይ አዎ አዎ ትናንትና ተደውሎሎት ነበር ከቢሮ።
አዎ አዎ በዚህ ስልክ ተደውሎልኝ ነበር።
እሺ አንዴ ጠብቁኝ። እ ወጥቷል የእርስዎ order እ ወጥቷል።
አ ይዘው ወጥቷል።
አዎ ይዞ ወጥቷል። Driver ሲደርስ ይደውላል።
እሺ እሺ።
ቦሌ ቡልቡላ ነው አይደል location?
አዎ አዎ ቦሌ ቡልቡላ ነው።
እሺ driver ሲደርስ Thank y- ይደውላል። እሺ እሺ እናመሰግናለን።
አመሰግናለሁ።
መልካም ቀን።
እሺ።